Hello? Hello?
Hello
አቤት።
ጤና ይስጥልኝ። ሲቪል ጋርሽት የጥብቅና ድርጅት ነው የደወሉት። አይሰማም።
አሁን ደውዬ ነበረ እኔ።
እሺ ደውለው
አዎ፣
እሺ እ ማን ነበር ያነሳላት?
አሁን ደውዬ ጽጌ ምናምን ነው ስሜ። Hello?
Hello
አቤት።
ስምሽ ማን ነበረ?
ጽጌ
ጽጌ። አዎ እሺ
እና እንደዛ ነው የነገርኩሽ። በቃ ያለው ነገር ነው።
እ